ቴክኖ ስፓርክ ነው የሚሰራው። ቀንሹ
ሄሎ ተመስገን ሄሎ፣ ወይ ተመስገን ከቢሮ ነው ትደውልለት።
እሺ
ከበርገር ቤት ያስሮጥ አሳውቀ ነበር ቦት ላይ
አልሰጡኝም። እዛ ነው ሰው ነው እሺ፣ አገናኘኝ። እሺ
ሄሎ፣ ይኸው ወጥቷል። እናወጣለን። ደርሷል፣ ደርሷል። ሁለት ደቂቃ አዎ፣ አሁን ነው የምንሰጠው። ሁኔታ እሺ፣ ሁለት ደቂቃ እ እ እ
ሁለት ደቂቃ
ተቀብያቸው ልዛ እ ሁለት ደቂቃ እያለኝ ስለነበር አንዴ
እሺ፣ እሺ ሰዓት ስላለ ማለት ነው። ሰዓት አላቸው እነሱ።
አንተ እሺ፣ እሺ አታይ